ጤና ይስጥልን። እግዚአብሔር ይመስገን። ምን ልርዳዎት?
እኔ የምልሽ ባንክ ታያይዛላችሁ አይደል?
አዎ፣ መኪኖችን ባንክ እናያይዛለን።
እኔ እጄ ላይ ታች አንድ ድምፆት አባት እንትን ብሏል፣ ወርዷል፣ አይሰማም፣
አይ- አሁን ይሰማል።
አይሰማም። ድምፆት በጣም የወረደ ነው።
በሌላ ልደውል?
አዎ፣ ይችላሉ።
እሺ